ሸንጎ ገነት የተቋቋመ በሆነ አባላት በልደቱ መሰረት ስማቸው አባላትን የሚያወጡት በእነሱ ማለት
ሄሎ አቤት ወንዱ ሰላም ጥላሁን ነኝ።
ወይ ድሌ እንዴት ነህ?
እንዴት ነህ?
አለሁ ዘል እ፣ እንትን ነው ነገ ስራ እገባለሁ እና አልችልም። እሑድ ነው የሚሆነው።
ነው አዎ አልቻልኩም።
እ- እ- እሺ፣ እሺ።